hello ጤና ይስጥልኝ። ናቴል guest house።
አቤት።
እሺ ከአሪፍ ቤ ነበር የምደውልልዎት። ሎዛ እባላለሁ።
እሺ እሺ ላለፉት ተከታታይ ጊዜያት በ POS machine ኣችሁ ምንም አይነት transaction የፈጸማችሁ አይደለም እና ከዛ ጋር በተያያዘ ያጋጠመ ችግር ካለ ለምጠይቅ ነበር።
እንጃ ቆይ፣ ወይ ስልካቸውን ላክልሽ እና እሺ እ ስጡኝ ወይ እዚሁ መልሽ ቀጫሉ።
ልደውል። እሺ ቆይ፣ መልሽ ልደውልሽ።
እሺ ዘጠና ሶስት ጠና አምስት ላይ መደወል ጠይቃቸውና መልሽ ልደውላቸው።
እሺ እሺ